ስፖርት
ጤና ይስጥልኛል። ትናንትና ብር አስገብቼ ነበርና ብስፖርት account ብሩ ግን ገቢ አልሆ ገቢ አልሆነልኝም። እናት
ገቢ አልሆነልኝም።
አዎ ቁጥሩን ልንገርሽ account ኡን hello ቴሌግራም ላይ ልከዋል።
ቴሌግራም ላይም text አድርጌያለሁኝ ምንም እ፣ መልስ አልተሰኝም። ቁጥሩን ልንገርሽ ካስፈለገ ቴሌግራም ላይ ላኩበትን ይንገሩኝ።
ዜሮ ዘጠኝ ሰላሳ ስድስት እሺ ዜሮ ዘጠኝ ሰላሳ ስድስት ዜሮ ሁለት እሺ ሰማንያ አራት ሰማንያ ሁለት
ከቴሌ ብር የተላከሉትን message ይላኩልን።
ምን አልሽኝ?
ከቴሌ ብር የተላከሉትን ሜሴጅ ይላኩልን።
ከቴሌ ብር የተላከበትን የተላከሉትን ሜሴጅ በ SantimPay ም አማካኝነት ወስደሃል የሚለኝን አ message ኡን ይላኩልን።
እሺ፣ በቴሌግራም ነው የምልከው እሱን።
አ
እሺ እሺ።